ሰላም ጤና ይስጥልኝ። ቤስት ቤት እንድርዳው
ሰላም። አሁን deposit አድርጌ ነበር አራት መቶ ብር ከአስር ደቂቃ በፊት እሺ አልገባም።
deposit text ኡን ቴሌግራም ላይ ይላኩልን።
አሁን ነው እኮ
አዎ አዎ ገብቶኛል። ይላኩልን deposit text ኡን ቴሌግራም ላይ
check ማድረጋችሁ አሁን process ለማድረግ ለማሳወቅ እሱ ስለሚያስፈልገን እኮ ነው ግዴታ ካልገባሉት በምን ቁጥር ነው የምልክልሽ?
በቤስት ቤት support team በሚለው
የለኝም።
ቁጥሩ ልንገሩት።
አ፣ እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ዜሮ ሶስት አርባ አራት
እ፣ ዜሮ ዘጠኝ ዜሮ ሶስት አርባ አርባ አራት አራት ሰላሳ ሰባት ሶስት ሰባት አርባ ሰላሳ ሰባት አርባ ሰባት hello ወይ በዚህ ቁጥር ቴሌግራም ላይ ላኩልን። እሺ ግዴታ ስለሚያስፈልገን ነው transaction ID ው ሰላሳ ሰባት አርባ ሰባት ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
አርባ አራት ሰላሳ ሰባት አርባ ሰባት አዎ አዎ እሺ